አዎ
ሄሎ የነሰለ አሎ። ቅድም የደወልኩሽ ልጅ ነው።
እሺ በምን ምን ነበረ? ይቅርታ
ቤት ቤት ውስጥ ገንዘብ ውስጥ አለ፣ ግን መቆየት ገባ አላውቅም። ገንዘቡ ግን ሲያስተካክል ፈልጌ ነው።
ስንት ብር ነበረ? አንተ
እ?
ስንት ብር ነበረ?
አምሳ ብር ሶስት መቶ ብር ይህ ስልክ ሳይሆን የቅድም የደወልኩልሽ ስልክ okay ቆይ አንዴ
እ?
ቆይ ቆይ አንዴ አንዴ እሺ ትነግረኛለህ። ከቤት ቤት ቁ- ስንት ብር ነበር ያልከኝ?
ሶስት መቶ
ወደ ቴሌ ብር ነው አይደለ?
እ?
ወደ ቴሌ ብር ነው።
አዎ ወ- ወ- ወ- አዎ ወደ ቴሌ ብር
ንገረኝ የቤት ቤት ቁጥርን 09
ብር ሳይሆን number ዜሮ ዘጠኝ ዜሮ ዘጠኝ 0909 ዜሮ ዜሮ እሺ
ሀያ ሶስት እህ
ሰባ ዘጠኝ መጨረሻ ሰባ ዘጠኝ ዘጠኝ አዎ
ይቅርታ ትናንትና ያልከኝ
አዎ እሺ ለማ ማታ ትናንት ትናንት ማታ ትናንትና ማታ ማለት ነው።
አዎ
ቆይ ይቅርታ ዘጠኝ ብሎ ነው የሚገባው አካውንቱን ሎጊን ሲያደርግ ዜሮ ዘጠኝ ብሎ ነው የሚገባው
ምን አልሽ ዘጠኝ ብሎ ነው የሚገባው ወይ ዜሮ ዘጠኝ ብሎ ነው የሚገባው?
ዜሮ ዘጠኝ ዘ- ዘ- ዘ- ኤደር ኩኩላ መስፈን ስለዚህ መስገል ሲል የተለያየ ሁለት account create ስለተደረገበት
ዜሮ አዎ ዜሮ ዜሮ ብሎ ነው የሚገባው ዜሮ ያስገባት።
አዎ
ግን ዜሮ የሚያስገባው ላይ የለም፣ ባዶ ነው ያደረገው
እ?
ፎቶ። አይ ዜሮ ብሎ እየገባ አይደለም ያለው፣ በዜሮ ብሎ አልገባም። በዜሮ ብሎ በማይገባው ዘጠኝ ብሎ በሚጀምረው ነው ሶስት መቶ ብር የጠየቀው።
በ- በ- በዘጠኝ ብሎ ነው ዜሮ ዘጠኝ ብሎ አዎ ነው ዘጠኝ ብሎ ሳይ- ጀመረው። አዎ ዘጠኝ ብሎ ነው የሚገባው እንዴት አዎ።
ዘጠኝ በገባ በዘጠኝ ገባ አዎ በዘጠኝ ነው በዘጠኝ ነው።
አዎ እሺ ስለዚህ ለሳንቲም ላሳውቅልህ። አሁን ትንሽ ጠብቀኝ። እሺ ይቅርታ።
እሺ ችግር የለውም እሺ ሻቡ thank hello
አቤት አሳውቀናል። እሺ ትንሽ ጠብቀው ይገባል ወደ ቴሌብር account እኮ ወደ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዜሮ ሀያ ሶስት ሰባ ዘጠኝ ላይ አዎ ይገባሉ ወደሱ። በቃ ትንሽ ግን ጠብቀን። እሺ እሺ አመሰግናለሁ እሺ ሻቡ thank